Hello ጤና ይስጥልኝ በሽቴት አብሮ ይስጥልን።
ሰላም ምን እንርዳው?
withdraw አድርጌ ነበረ
እሺ
አልገባልኝም። እዛው ምስልና የብሎ ነገር
በዚህ በደወሉበት ቁጥር ነው?
አይደለም ሌላ ቁጥር ነው።
እሺ ቁጥሩን ንገረን።
ዜሮ ዘጠኝ እሺ
አስራ አራት እሺ ዘጠና ሁለት እሺ
ሀያ አምስት እሺ ዜሮ ስምንት
ስንት ብር ነበረ?
አምስት አምስት ሺህ ሶስት ጊዜ አስር ሺህ አንድ ጊዜ
እሺ ወደ ቴሌብር አካውንቱ አይደለ የላኩት?
አዎ
እሺ confirmation እ፣ ስለጠየቀ ነው confirm እያደረኩለት ነው።
confirm አድርግልን። አዎ።
Hello አቤት።
ሁሉም confirm ተደርጓል። አሁን ገብቶለታል። እሺ
እሺ፣ እሺ። በጣም እናመሰግናለን።
እሺ እኛም እናመሰግናለን። መልካም ምሽት።
እሺ አባ